Bueno, tienes Belén. Bueno.
No, Bueno, tienes Belén.
የቴሌዊን አገልግሎት አልፈልግም።
እሺ ቴሌቪዥን ጌም ነው። የጥያቄና መልስና የድል ጨዋታ አለው። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ የቴሌቪዥን መረጃ ይመጣል። ሰባት አ?
ቁጥር ተጭነው አማርኛ አርጉ። ሶስት ቁጥር ለመጫወት የሚለውን ሲነኩ ጥያቄና መልስና እድሉን ሞክሩ የሚል አለ። ጥያቄና መልስ በ coin የድል ጨዋታ በትኬት ነው የሚጠቀሙት። ሁለት ቁጥር ላይ ለመግዛት የሚል አለ። አንድ coin፣ ሁለት ብር፣ ስድስት coin፣ ስምንት ብር ብሎ ያስመርጦታል። ወይም ደስተው ጥያቄና መልስ ይመልሳሉ። አንድ ቁጥር ላይ subscribe ሲያደርጉ ደንበኛ ሲሆኑ ደግሞ ትኬት ይገባሉታል።
coin እንዴት እንዴት ትጠቀማለህ?
እ፣ coin ጥያቄና መልስ ነው፣ መመለሻ ነው። coin ማለት
እ?
coin ማለት የጥያቄና መልስ መመለሻ ማለት ነው።
ቲኬትስ ትኬት ደግሞ እድሎትን መሞከሪያ ነው።
እድል ወይ- እድል ነው ወይስ?
አዎ እድሎትን መሞከሪያ ነው።
እሺ እሺ